Hello
ቢኒ ወዬ ወዬ ደህና ነህ?
አለፈው። እግዚአብሔር ይመስገን ደህና።
ቴሌግራም አታይም አይደል?
ቴሌግራም አላየሁም። ምን ነበር?
አይ ተልኳል። ለማንኛውም ሁለት ነገር ተልኳል። አንድ security printer በተመለከተ መጠይቅ፣ ሁለተኛው ደግሞ የኔትወርክ እና system admin ነበር አላክም። ወረዳ ላይ ያለ system admin እና ኔትወርክ ለብዬ እሱ ከዛ እልክልሃለሁ አለኝ አለኝ፣ ችግር የለውም። ስላላየሁት ነው እልክልሃለሁ። ዝላለች ስላለኝ እልክልሃለሁ፣ ችግር የለውም።
እሺ በቃ አሁን ከምሳ አሁን እሺ ስገባ ከምሳ ስገባ እልክልሃለሁ። እሺ፣ ከምሳ እየወጣሁ ነው። አሁን እሺ ስገባ እልክልሃለሁ አለኝ።
እሺ እሺ እሺ ነበር